ሄሎ
ሄሎ ሰላም
እንዴት ነሽ?
እግዚአብሔር ይመስገን።
ትናንት መጥቼ ነበር እዛ እሺ
ፖርት ሎስድ ተመሪ ተጠይቄ ሞሪ አስቀይሬ ነበረ እሺ
እና ሪፖርቱ ደግሞ የቆየ ነው የአሁን አይደለም። ተመሪ የቆየ ነው የአሁን ሁለት ሺ አስራ አራት እሺ
እና እንደሆንሽ እንኳን አላወቅኩም። ሰጥቻት ነበር እንዲወጣልኝ ብያት።
አዎ ሰመሪ እንዲወጣ ነግረሃት ነበር?
አዎ ጽፋ ለማን ነበረ የነገርከው?
ውስጥ ላይ የምትቀመጠው ቀይዋ።
እሺ ሰመሪ እንዲወጣልህ።
አዎ የድርጅታችሁ ስም ማን ነው?
አዲሳ ፍቅር
አዲሳ?
እና ጓደኞቻቸው አዲሳ ፍቅር እና ጓደኞቻቸው እሺ እሺ እንትን ነበር ትነግረኛለህ ወይ የማሽ ቁጥር ለማስታወስ?
ይቻላል። ዜሮ ዜሮ ሀምሳ ሰባት
ዜሮ ዜሮ ሀምሳ ሰባት
አስር አስር
ሰላሳ ስድስት
ዘጠና ስድስት ነው ነው ሰላሳ ስድስት ሰላሳ ስድስት ሀያ ሶስት ሀያ ዘጠኝ
ሀያ ሶስት
ሀያ ሶስት ሁለት ዜሮ ሀምሳ ሰባት አስር ሰላሳ ስድስት ሀያ ሶስት
አዎ
እሺ አዲስና ፍቅር ጓድ- ጓደኞቹ ማለት ነው። እሺ አድርጌ ላስወጥ ከኮምፒውተር ጋር የሚገናኝ ነው እንዴ ማሽነ
አይደለም አይደለ?
እኔ ተማሪ ማኗ አዎ ማኗሏ ናት
አዎ ትንሿ ናት
እቺ ውሃ ሰማይ በጥቁር ናት።
እ? አዎ ውሃ ሰማይ በጥቁር
አዎ አዎ
እሺ በቃ አሳውቅሃለሁ። እሺ እሺ